Não, biscuit.
Hello.
Biscuit.
Hello. Hello.
በጣም ነው ብስኩት እንዴት ነህ?
አለን አለን። እሺ ምን ነበረ?
አ እንትን ነበር እኮ በዚህ ቁጥር አካውንት ሌላ ሰው ከፍቷል መሰለኝ ስልኩን በዚህኛው አካውንት ቤስቴ ላይ ሄሎ እየሰማሁ ነው እየሰማሁ ነው።
አዎ በዚህ እኔ ደግሞ ለመክፈት ስል exist ምን ይላል ከዚህ በፊት የተከፈተ ነገር ያሳያል percent ን አናውቅም ግን እንዴት እንደሆነ እስቲ screenshot አድርገውና screenshot አድርገውና ቴሌግራም ላይ ዳኒ ብለህ ላክልኝ እስቲ። ቴሌግራማችንን ታውቀዋለህ?
አዎ በዚህኛው ላይ ላርጋ በ best ቤቱ ላይ ዜሮ ዘጠኝ ዜሮ ሶስት በሚለው ዜሮ ዘጠኝ ዜሮ ስድስት ሶስት ዜሮ ዘጠኝ ዜሮ ሶስት በሚለው ታውቀዋለህ?
አላውቀውም ዜሮ ዘጠኝ ዜሮ ሶስት
እስቲ ቆይ ልየው። እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት
አርባ ሰባት እሺ እሱ በዚህኛው ላይ ላክልን ዳኒ ብለህ ላክልኝ እሺ።
የሚለውን ነው አይደል የሚለውን እህ።
ምን አዎ እንደሚለው ነው የሚለውን ምንድነው?
አዎ አዎ screenshot አድርገው አ ምን እያለ እንደሆነ እሱን ላክልኝ።
እሺ እሺ እሺ